ጤና ይስጥልኝ ፒክአፕ አብሮ እንትን መንገድ ትራንስፖርት ባለስልጣን ፈልገ ነበር።
መንገድ ትራንስፖርት የአዲስ አበባ መንገድ ትራንስፖርት እና አ- አድራሻቸው ምንድን ነው የሚባለው?
መ- መ- አዲስ አበባ መንገድ ትራንስፖርት ቢሮ እና
አዎ እኮ ዘጠና አራት አስራ ሰባት ላይ ደውሉላቸው። አጭር ቁጥራቸው ነው። ሜክሲኮ ነው የሚገኙት።
ያኛውስ የትኛው እና ይኸውልሽ መንገድና ትራንስፖርት ሁለት ነው አይደል?
አ- የ- በኢፌድሪው አለ የፈለግ ነው ይሄ ቃሊቲ ያለው።
ባለስልጣኑ አ
ባለስልጣኑን ነው የፈለጉት።
አ ቃሊቲ ያለው
okay፣ አሽከርካሪና ተሽከርካሪ ነው።
አይደለም። መንገድና ትራንስፖርት ባለስልጣን የሚባል ቢሮ የለም።
አ- ቃሊቲ ሲሉኝ ነው። እሺ ቆይ አንዴ ይጠብቁኝ። ባለስልጣኑን ላውጣሉት።
እሺ አባ ሜታሽ እያወጣሁሎት ነው። ይጠብቁኝ።
እሺ ያወጣሁለት ነው። ጠብቁኝ። በቃ ሄሎ ሄሎ ሄሎ ከምን ላይ ነው የምታወጣው?